ሰላም አቤት።
ሰላም ride ፈልጌ ነበር።
እሺ፣ ከየት ነው መነሻው?
መነሻው እሺ፣
ኢንፊኒቲ አካባቢ ኢንፊኒቲ። ከዛስ ወዴት ነው እ መድረሻው? የት ነው?
መድረሻው ደግሞ ሀያ ሁለት ሊባኖስ ሆቴል አካባቢ okay፣ አ- እሺ። ትንሽ ልትጠብቅኝ። እሺ፣ እንትን ስለሆነ ነው crowd ስለሆነ ማለት ነው።
መንገዱና እ፣ እንትን price ማወቅ እችላለሁ። price መነሻ አንድ መቶ ነው። አ፣ ለኪሎ- መነሻ አንድ መቶ ብር ነው። ከዛ ለኪሎ ሜትር እሺ።
ደግሞ ሰላሳ ማለት ነው።
ለኪሎ ሜትር ሰላሳ አዎ፣ መነሻ አንድ መቶ so ከዛ ስንት ይሆናል? አዎ፣ ጠቅ- ይቆጥራል።
እ?
የሄድሽበትን ኪሎ ሜትር ስለሚቆጥረው በሰላሳ አባዢ እና አንድ መቶ ጨ- ደምረሽ እንትን ሂሳቡን መክፈል ችግር የለውም።
okay አይ yeah አሁን እንትን ኪሎ ሜትሩን አሁን measure አድርገን እንዳንነግርሽ busy ስለሆንን ነው። ይቅርታ እንደዛ ስለሆነ yeah ገባኝ።
መኪና ራሱ ይቆጥራል ብዬ ነው ኪሎ ሜትሩ ማየት okay ገባኝ። okay እሺ ችግር የለውም እንደዛ ከሆነ አ፣ አሪፍ።
እሺ፣ ኦ፣ ትንሽ ጠብቅ።
እሺ።